ሰላም ነው። እሺ ከዚህ ወደ ጅዳ ከጅዳ ደግሞ ወደ ኤርትራ ወደ አስመራ ማለት ነው ትራንዚት።
ከዚህ ከዚህ ወዴት አሉ?
ከዚህ ወደ ጅዳ ከጅዳ ደግሞ ወደ አስመራ ወደ አስመራ።
አዎ ትራንዚት ነው ማለት ነው።
እሺ መች ነው መመለሽ ወቅት? ምን አሉኝ?
አርብ
የአሁኑ አርብ።
አዎ በጅዳ አለ
እሺ መመለሻ ቀን
አዎ መመ- እ?
መመለሻ ቀኖት
አዎ መመለሻ ነው።
እም- እኮ የሚፈልጉት ከአዲስ አበባ አስመራ መሄጃ ብቻ ነው።
አዎ በቃ አዎ እንደዛ ነው፣ ግን ትራንዚት ነው፣ direct የለም።
እሺ ገብቶኛል። ቀጥታ የለም አውቄያለሁ።
አዎ እሺ በጅዳ ላይ ያሉት እሺ
በዱባይ ነው ያለው በረራ በዛ ቀን በጅዳ የለም።
በጅዳ የለም። በዱባይ እና በኢስታንቡል ነው ያለው።
እሺ ዱባይ እ፣ ስንት ትራንዚት ስንት ስንት ሰዓት ነው የሚቆይ እዛ?
ዱባይ ላይ
አዎ ትራንዚት ማለት ነው። ስንት ሰዓት ላይ እዛ ረ- እንትን አለ?
ሶስት ሰዓት ከሰላሳ አምስት ዱባይ ላይ የሚቆያል።
እ፣ ስንት ሰዓት?
ሶስት ሰዓት ከሰላሳ አምስት ደቂቃ okay ሶስት ሰዓት። እሺ ዋጋ ዋጋው ዋጋው ስልሳ አምስት ሺ ዘጠኝ መቶ አርባ ስድስት
እ፣ በብር ነው የኢትዮጵያ ዜግነት የለዎትም?
የኢትዮጵያ ምን የኢትዮጵያ ዜግነት ካሉት በብር ነው።
አይ እንትኑ በ- በ- ያለ በኤርትራ ነው። ፓስፖርት ኤርትራ ነው ወይ ዜግነት ሌላ ሰው ከመጣ ይሆናል።
ዜግነት አ አይ የኢትዮጵያ ዜግነት ከሌላቸው ወይም የኢትዮጵያ ፓስፖርት ካልሆነ ያላቸው በብር መክፈል አይችሉም።
okay። አይ ዋስ ካመጣው ሌላ
ሌላ ማለት አ፣ ማለት አማራጭ ያለ እንደ ሌላ የሚዋስ ሰው የኢትዮጵያ እንትን ያለው ዜግነት።
አይደለም፣ የተጓዡ ዜግነት ነው የሚወስነው።
okay የራስ ነው።
አዎ የተጓዡ አይ እሱማ ኤርትራዊ ነው።
አዎ፣ በቃ ኤርትራዊ ከሆነ በዶላር ነው መክፈል የሚችሉት። በዶላር አምስት መቶ ዘጠና ሁለት ዶላር ነው።
አምስት መቶ ዘጠና ሁለት ዶላር
okay። እሺ እሺ።
እሺ፣ ሌላ መረዳት ነገር ነው።
አ፣ አይ ለ discuss ላድርግና ስንት አለ?
discuss ያድርጉና ይደውሉልኝ። እኛ ጋር መቅረብ እሺ እሺ ሻው ቴንክ እናመሰግናለን ስለደወሉ። መልካም